ጤና ይስጥልኝ።
እግዚአብሔር ይመስገን።
አቶ ደረጀ አዎ እሺ፣ ከፍሊንስቶን ሆምስ ነበር የደወልኩት።
እ?
ከፍሊንስቶን ሆምስ ነበር የደወልኩሎት።
የት ከልደታ?
ፍሊንስቶን ሆምስ። Hello፣ ወይ አሁን ይሰማል።
እሺ፣ ከፍሊንስቶን ሆምስ ነበር የደወልኩሎት። ሰላም ነው?
እሺ፣ እግዚአብሔር ይመስገን። ሁሉ ሰላም አለን። ሁሉ ሰላም አለሁልህ። እንዴት ነህ?
አለ። እግዚአብሔር እ፣ ትንሽ ድምጼ ጉንፋን ይዞኝ።
አዎ፣ Okay፣ እሺ፣ እሺ።
አ፣ እሺ እ፣ ብቅ እላለሁ ብለውን ነበር ወደ ቢሮ አዎ።
መሰለኝ።
አ፣ ልደታ ያለው አይደለም?
አዎ፣ ልደታ ያለው branch።
Okay እ፣ ወይ ጠዋት እመጣለሁ። በቃ እሺ፣ እርግጠኛ ነኝ ነገ እመጣለሁ ጠዋት።
መልካም፣ ይቻላል። እሺ፣ እሺ፣ እደውልልሃለሁ። እሺ፣ እሺ፣ እሺ፣ እሺ፣ እደውልልሃለሁ። እሺ፣ እሺ፣ እሺ